ጤና ይስጥልኝ። ሁሉ ስፖርት ነው። እባክዎ የሚወጣው
ጤና ይስጥልኝ። እንትን result አላሳየህም እ እ coupon ID ዎትን ይንገሩኝ።
coupon ID አዎ እሺ እሺ ሰላሳ አራት ሀያ ሁለት ሰማንያ ስምንት ሰላሳ አራት ሀያ ሁለት ሰማንያ ስምንት ሰባ አምስት ዘጠና ሁለት ሰባ አምስት ዘጠና ሁለት ሁለት አ ሰላሳ አራት ሀያ ሁለት ሰማንያ ስምንት ሰባ አምስት ዘጠና ሁለት አ እሺ አስተላልፍሎታለሁኝ በኦንላይን ነበር አይደል?
አ በ- በኦንላይንም በሁለቱም ነበር በትኬትም ቆርጬ ያለው በኦንላይንም ግን ለምን አያሳይም ምን ሆነ እንትን አለ ሳለ እንትናቸው አስተላልፍሎታለሁ ደንበኛችን።
እሺ እሺ መልካም ቀን